ጤና ይስጥልኝ ሳምራዊት ነኝ። እባክዎ ምን ልርዳዎ?
ባለፈው ብር አስገብቼ ነበር።
እሺ ከአሪፍ ላይ ወደ እንትን የሆነ የጥሪ ማዕከላችን ሰራተኛ አግኝቼ በቴሌግራም በአሪፍ ላይ ማለት ነው transaction ልኬላት ነበር ልከ ልኬ ነበር እሺ
እና አልገባልኝም ብሩ።
withdrawal deposit ነበር ያደረጉት ደንበኛችን ዊዝድሮ withdraw።
ከአሪ- ከዋሊያ ቤት ወደ ቴሌብር ዊዝድሮ
እሺ hello
ይሰማል ይሰማል ደንበኛ ልኬዋለሁ transaction
ስልክ ቁጥሮውን ይስጡኝ።
ዜሮ ዘጠኝ እሺ ሰማንያ ሰባት
ሰማንያ ሰባት ሀያ አራት
ሀያ አራት ሰላሳ አምስት
ሰላሳ አምስት ዜሮ ሁለት
ዜሮ አራት እሺ በመስመር ላይ ጠብቁን።